ጤና ይስጥልኝ ቤስትቤት
ደህና እደር እግዚአብሔር ይመስገን። ምን ነበር?
bonus check አድርግልኝ ብዬ ነው።
እሺ cashier code ንገረኝ።
አስራ ሶስት አስራ ሶስት ሰማንያ አምስት ሰማንያ አምስት ሀያ አምስት ሀያ አምስት ሰማንያ አንድ ሰማንያ አንድ እሺ አንድ ጨዋታ ነው ልውስድ ግን አዎ የ ticket ኡ total odd ከወጣው ጨዋታ odd ጋር ሲካፈል ከሀያ በታች ነው። እሺ ሀያ ስለዚህ በታች ነው።
ቦነስ አይኖረውም። አዎ ቦነስ የለውም።
የለውም። አዎ እሺ።
እሺ እሺ መልካም ሌላም አለኝ እና እሺ ይቻላል።
ሌላ ደግሞ አስራ ሶስት አስራ ሶስት ሰማንያ ስምንት ሰማንያ ስምንት ሰባት ሰባት
ሶስት ዘጠና ስምንት
እሺ ሶስት ጨዋታ ልወስዳለሁ። ይሄ ደግሞ እሺ እህ እህ።
ሶስት ጨዋታ ልወስዳለሁ።
ደህና ነው።
አዎ ሶስት ጨዋታ ልወስዳለሁ። ልወስድ ይሆናል ሶስት ጨዋታ አትገንፏት።
ተሸንፏል። አዎ ሶስት ጨዋታ እሺ እሺ
እሺ።